Hello domestic investigate
አዎ ቻፓ ላይ እንትን ያልገባልኝ ብር ነበርና አሳውቄ ቆይ ብሎ ነበር። እስካሁን ግን አልገባ።
deposit ነው withdraw?
deposit
በቴሌ ብር ነው።
አዎ መቼ ነበር ያደረከው?
ትላንት ነው።
እሺ ትላንትና ከቴሌ ብር በቻፓ ወደ Best Bet የነበር deposit ኦች የሁሉም customer ኦች አልገቡም። እሺ አ በ- የሁሉም customer ኦች አልገቡም። ትላንትና በቴሌ ብር ተደርገው የነበሩ deposit ኦች ለ customer ኦች አልገቡም። ቻፓዎች ጋር ነው ያለው ብሩ። system ሲስተካከል ሲስተካከል እንዳለቀ ይገባል አይደል?
እኮ ቅድም ላክ ብሎኝ በቴሌግራም ልክ ያለው ገባኝ። አሳውቀናቸዋል። አዎ፣ አሳውቀናቸዋል። እነሱ የሁሉም customer ኦች ነው ያልገቡት በሰዓቱ የነበሩ ተስተካክሎ እንዳለቀ ይገባልሃል። Hello አቤት
ያው አንዳንዴ የ system ችግር ስለሚፈጠር ነው። እሺ
ቆየ እኮ
ገባኝ። ያው አንዳንዴ ቶ- ቶሎ fix ሊያደረግ ስለሚችል ነው። ይገባልሃል። እስከ ነገ
እ?
ይገባልሃል። እስከ ነገ ተስተካክሎ።
ከነገ አዎ ያው የ system ችግር አንዳንዴ ነው።